ጤና ይስጥልኝ ቤተሰብ በኮም ልርዳው?
hello hello አቤት
በዚህ ቁጥር
እ በዚህ ቁጥር እሺ በቴሌ ብር ሺህ ብር ልኬ እህ
አልገባም።
ወደ Best Bet ነው የላከው ወይስ ወደ ቴሌ ብር ነው ወጭ ያደረከው?
በ- በ- ምን ምን አልሽ?
ወደ ቴሌ ብር ነህ ወደ ቴሌ ብርህ ነው ወይስ ወደ ቴሌ Best Bet ነው የላከው?
አይ ከ Best Bet ነው ከ Best Bet ወደ ቴሌ ብር መሰለኝ።
ከ Best Bet ወደ ቴሌ ብር እም፣ እሺ ስንት ብር ነው? አንድ ሺህ ብር አዎ ትላንት።
እሺ ትንሽ ጠብቀኝ እሺ check አደርግልሃለሁ።
እም፣
አራት መቶ ብሩ ገብቷል?
እ?
አራት መቶ ብሩ ገብቶልሃል?
አዎ አዎ።
እሺ hello ኦ በ voucher ነው እሺ ያወጣኸው ለዛ ነው አልገባ ያለክ ም- ምን አልሽ?
በ voucher ነው ወደ ቴሌ ብር ሳይሆን በ voucher ነው ያወጣኸው እሺ።
እና የ Best Bet ሱቅ አለ አቅራቢያህ ላይ
እም፣ የ Best Bet ሱቅ አለ የት ነው ያለኸው አንተ የት ሀገር ነው ያለኸው እኔ አውዳይ።
አወዳይ አዎ ቅድም ደውለህልኝ ነበር አዎ።
ሀረር ሱቅ አለ ከዛ መቀበል ትችላለህ ብዬ ነበረ አይ፣ በዚህ በዚህ መልክልኝ። አዎ፣ በ Best Bet እኮ step ኡን እኮ ልላክልህ ቴሌግራም ላይ ሀይዲ ቦራ በለኝ አላልኩህም ቴሌግራም። አዎ ቴሌግራም በ- በሌላ ቁጥር እሺ በሌላ ቁጥር አይሆንም።
ይሆናል ማን ነው ስሙ ማን ነው የቴሌግራም እስቲ አሁን ሀይዲ ቦራ ብለህ ላክልኝ
እነሱ እነሱ ይባል እ?
በቁጥር ነው ነገር
አይ ስ- እስቲ ስም አለው እሰማለሁ።
ማን ነው ስሙ ነሲያ ኢብራሂም
እ፣ እሺ እንትን hi በለኝ hi በለኝ አሁን ስልኩን ሳት ስትይ ነበርኩኝ።
ይኸውልህ ስልኩን ሳትዘጋው hi በለ- በልና ላክልኝ እሺ እሺ።
እንዲመጣልኝ
እሺ ስልኩን ሳይዘጋ፣ እ፣ ልኬልሃለሁ።
ላክ
አይተሃል?
አይ አል- አልገባልኝም
ደግሜ ላድርግልህ?
ዜሮ ዘጠኝ ዜሮ ሶስት በሚለው ነው አይደል የላክልን እ?
ዜሮ ዘጠኝ ዜሮ ሶስት በሚል ነው አይደል የላክልን ዜ- ዜ- ዜሮ ዘጠኝ ዜሮ ስምንት
ዜሮ ስምንት አይደለም አባው ዞ- ዜሮ ሶስት ነው እሺ
አዎ እናንተ ቁጥር አሁን እንደዛ ነው። መጨረሻ አርባ ሰባት አዎ እኮ ግን አልመጣህልኝም እሺ
ልክል አለው
ሌላው በቃ ስልኩ ክፍት ስለ ስለ ስልኩ ክፍት ስለሆነ ይሆናል እና ዝጋውና ሀይዲ ቦራ ብለህ ላክልኝና check አደርግልሃለሁ እሺ ምን ምን ስልኩን ዝጋውና ሀይዲ ቦራ ብለህ ጽፈህ ላክልኝ እሺ አባ አይዲ ቦራ አዎ እሺ።
እሺ